ሄሎ
ሄሎ፣
ጤና ይስጥልኝ። ትወልዳሽን
ስለ ህግ ለማማከር ነበር።
እሺ እ፣ በቅድሚያ በቅድሚያ እ፣ በደቂቃ አስራ አምስት ብር ስለሚቆጥር እ፣ በቂ ካርድ እንዳሉት የመሳ መቆራረጥ ነው።
መስመር ልኬ
እሺ እ፣ ስሞትን ንገሩኝ።
እህ፣ ምን አልሽ?
ይሰማል?
አዎ፣ ስሞትን ስሞትን ንገሩኝ።
እ፣ ሩት
ሩት ማን?
እ፣ ጥላሁን
እርታ ድምፁን ትንሽ ከፍ ያደርጉ።
እ፣ ጥላሁን
hello እ፣ ጥላሁን ጥላሁን። እሺ ከክፍለ ሀገር ስለሆነ ነው።
እ፣ አድራሻው የት ነው?
እ፣ ትግራይ
ሄሎ ወደ መቀሌ
አይሰማም?
መሬ
ሄሎ መቀሌ ሄሎ ሄሎ ሄሎ